Hello Hello
እስ እንትን ቤት ቤት ናችሁ አ
አ ከእንትናችሁ ጋር ከትኬታችሁ ጋር ማለት ነው።
እሺ
ዘጠና minute and doesn't include extra time or penalty ይላል።
እሺ ላክልን ቴሌግራም ላይ አባ ትኬት ID እ እ ትኬት ID ውን ላክልን እሺ ቴሌግራም ላይ አ- አይደለም እኮ ጥያቄን እስኪ መጀመሪያ ስሚ።
እሺ
ከዘጠና ደቂቃ በኋላ ያለው ጭማሪ አምስት ደቂቃ ስድስት ደቂቃው ሁላ አይቻልም ነው ወይስ ሌላ extra ው ከዛ በኋላ ያለው extra
አልገባኝም ጥያቄ
ማለት አንድ ጨዋታ ለምሳሌ ዘጠና ደቂቃ አለ አ
ከዘጠና ደቂቃ በኋላ ያለው ጨዋታ ለምሳሌ extra- አንድ team extra ነው።
ከዘጠና በ plus ኡ በፕላሱ ስድስት ደቂቃ ተጨምሮ በፕላሱ አ- ቢያገባና ቢያሸንፍ በዛ መ- እንትን ማለት አይቻልም ማሸነፍ አይቻልም ነው ወይስ ከጭማሪው ይቻላል።
በኋላ ነው?
አይ ይቻላል ይቻላል?
አ
በጭማሪ ደቂቃ አ
ነው እዚህ እኮ extra time ምናምን include አያደርግም ምናምን ስለሚል ነው።
እስቲ ላክልኝ መጀመሪያ ትኬቱን ትኬቱን አይተን ነው ብዙ ጊዜ ከዛ እንትን ውስጥ እንገባለን እሺ እናየዋለን የት- የቲኬትን ኮድ ልንገርህ።
ላክልኝ ቴሌግራም ላይ
ቴሌግራም account አላችሁ እንዴ? በ- በምን ድረ ልግባ?
ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
ቆይ እሺ አንዴ ዜሮ ዘጠኝ ዜሮ ሶስት አርባ አርባ አራት ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት
አርባ ሰባት thank you ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት